እግዚአብሔር ኃያል ነው፣ ማንንም አይንቅም። የተቀጠቀጠ ሸምበቆ አይሰብርም። እግዚአብሔር ኃያል ነው፣ ማንንም አይንቅም። የሚጤሰውንም ክር አያጠፋም። ይጠግናል እንጂ እርሱ መች ያፈርሳል? ንጋት ላይ ሲያቅላላ ስምን ይቀይራል። ይጠግናል እንጂ እርሱ መች ያፈርሳል? ንጋት ላይ ሲያቅላላ ስምን ይቀይራል። ሰው ላላወቀልኝ ለችግሬ ደራሽ ላፍታ እንኳን ማይረሳኝ አለኝን ያስታዋሽ የምስኪኖች ወዳጅ ጸሎት የሚሰማ በከፍታ ስፍራ የሚያቆም ከማማ ሰው ላላወቀልኝ ለችግሬ ደራሽ ላፍታ እንኳን ማይረሳኝ አለኝን ያስተማር የምስኪኖች ወዳጅ ጸሎት የሚሰማ በከፍታ ስፍራ የሚያቆም ከማማ በከፍታ ስፍራ የሚያቆም ከማማ ከዓይኖቼ ሲጎርፍ ሲወርድ የኔ እምባ አብሶ አይዞህ አለኝ ኢየሱሴን አባባ ሰቆቃዬ በዝቶ ውስጤን ሲያስጨንቀኝ ሰላም ላንተ ይሁን ብሎ ደረሰልኝ ከዓይኖቼ ሲጎርፍ ሲወርድ የኔ እምባ አብሶ አይዞህ አለኝ ኢየሱሴን አባባ ሰቆቃዬ በዝቶ ውስጤን ሲያስጨንቀኝ ሰላም ላንተ ይሁን ብሎ ደረሰልኝ ሰላም ላንተ ይሁን ብሎ ደረሰልኝ ከኔ ጋር ነው ጥሎ የማያውቀው ከኔ ጋር ነው ከትቢያ የሚያነሳው ከኔ ጋር ነው ካዘግት የሚያወጣው ከኔ ጋር ነው በጭንቅ የሚደርሰው ከኔ ጋር ነው ጥሎ የማያውቀው ከኔ ጋር ነው ከኢትዮጵያ የሚያነሳው ከኔ ጋር ነው ካዘግት የሚያወጣው ከኔ ጋር ነው በጭንቅ የሚደርሰው ከኔ ጋር ነው ጥሎ የማያውቀው ከኔ ጋር ነው ከኢትዮጵያ የሚያነሳው ከኔ ጋር ነው ካዘግት የሚያወጣ